Hello
አቤት ሰላም ነው እግዚአብሔር ይመስገን።
አለን እንትን ነበረ ሶስት ቀን ሆኖ እኮ ያ ይመለስላል ወደ account ምናምን ብለ withdrawal አድርጌ ወደ ቴሌብር እሺ
ሶስት ቀን ሆኖ እኮ ኧረ እስካሁን ድረስ እንትን አላለም።
እ፣ ስልክ ንገረኝ እስኪ ሀምሳ ሶስት
ሀምሳ ሶስት ስልሳ ስምንት
ሀምሳ ሶስት ስልሳ ስምንት ሰባ አንድ ሰባ ሁለት
ሰባ አንድ ሰባ ሁለት አሀ፣ ሁለት ሺህ ብር ነው።
ሀምሳ ሶስት ስልሳ ስምንት ሰባ አንድ ሰባ ሁለት አዎ አዎ
ስንት ብር ነው?
ሁለት ሺህ ብር
ሁለት ሺህ ብር አዎ
ስንት ብር? ሁለት ሺህ ብር ነው አይደል? አባ failed እኮ ነው ያለው።
እ?
failed ነው ያለው። እሺ በአስራ አምስት ነበረ አዎ?
አዎ አዎ failed ነው።
ማለት ወደ account ተመልሷል ማለት ነው። check አድርገ account history
አሁን እኮ ኧረ account ኤ ላይ አልተመለሰም እኮ check አድርገው failed ነው የሚለው account history ን check አድርግና መልሰህ ደውልልን።
እ፣ እሺ